ምንም ተፈረሰ አብሱ ሲደርስ ይልኳል። Hello ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አለን ከ shop ነበር የምደውልልሽ። system ያስቸግራል እንዴ ዛሬ?
ምን
system የሰራ ነው አዎ፣ ምን ምን ላይ ነው?
እ፣ ካ- cashier ኡ cashier ኡ ስፖርት ነው virtual እኮ ስፖርት ነው virtual።
እ፣ ስፖርት ስፖርት
እ፣ ምን ምን እያላችሁ ነው?
Login አያደርግም።
እ፣ እስቲ ቆይ እሺ፣ አንዴ
እሺ።
የት የት አክ- የት shop ነው አባቴ?
ከጎንደር ነው የምደውልሽ።
ጂ ዮሐንስ ጎንደር ጋ ዮሐንስ ፒያሳ ጎንደር ፒያሳ
አሁንም እ፣ የ cashier login እምቢ
Okay፣ ሌላም ቦታ አስቸግሯል።
የ cashier login እምቢ ጎንደር እንዳላቸው ስፖርት አ እስቲ ቪፒኤን አብረታችሁ ሞክራችሁታል እንዴ? አባ?
አልሞክተር ነው እስቲ በቪፒኤን እኮ መቁረጫው አይሰራም። ሰርቨር ኤረር ነው የሚል እኮ በቪፒኤን ገና ሲል እንገራ ቆይ አንዴ እሺ።
ሰርቨር ኤረር የለም።
እሺ የ- የጎንደር የማሾፕ ነው ዮሐንስ ነው
የበረከት
በረከት
አ በረከት ጎንደር
አ
የባንክ አይነቱ ነው።
እሺ ካሸር ነው የምንገናኝ
ፒያሳ አስር ፒያሳ አስር
መልሼ እደውልልሃለሁ